ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮች ሰላም ነው?
ከችፕችፕ ነበር የምንደውት
እ ከችፕ ነበር የምንደውለው።
እሺ ምን ይታዘዝ?
አስቱ ትሩ ድንች ኦርደር አድርገን ነበር አድርጋ ነበር እና ዛሬ ድራይቨሮች ደርሰው ላይ እየደወሉላት ነበር።
እሺ ላስቱ መሀል እንኳ ተዘጋ። አዎ፣ እስቲ ማግኘት ከቻሉ ወይ እርስዎ መረከብ ከቻሉ ሪተርን ላይ ይደረግ ነበር።
እሺ ላስቱ ልስጦ
አዎ አጠገቦት ነች።
እሺ ማን የድንች መታዘዝ? ሄሎ ሄሎ
አቤት።
ሰላም ጤና ይስጥልኝ። ከችፕችፕ ነበር የምደውልልዎት።
እሺ ድንች መጣ ፕሮዳክት ነበሩት ዛሬ አዎ ድራይቨር ደርሶ እየደወለሉት ነበር መረከባችሁ እንዴ እሺ እሺ ቆይ ለእኔ ስራ አይደለሁም ግን የሚቀበልልኝ ሰው ቆይ ልላክ እንደዛም ይባላል አዎ እሺ ስልክ ላክ።
ልንገሮት ይደውሉት እ፣ እስቲ ቆይ ስልኬ ላይ ደውሎ ከሆነ ስልክና እሺ አዎ በእናትህ ደውል አዎ፣ በስራ ይዤ በአስራ ያለውን ቅርታ ስድስት መጨረሻ ነው ይደውሉት አሁን እንዳይመለስ እሺማ እሺ እሺ እሺ መልካም ቀን እሺ